Hello Hello ሰላም ይስጥልኝ።
Hello፣ ወይን እሸት ከችፕቺፕ ነበር የምንደውለው።
እሺ ይቅርታ የካሮት order ነበሩት እና ነገ መረከብ ይችላሉ? ነገ እንላክሎት።
አዎ እችላለሁ። ሌላም አለኝ ግን ቃሪያ ትናንትና ጥና- ትናንትና መቀበል ሳልችል ቀርቶ ቃሪያም ተመልሶብኛል።
ቃሪያ ተመልሶ
አ እሺ፣ ቆይ እንዴ ልዩ እሺ፣ መስመር ላይ ጠብቅ። ትናንት መረከብ ስላልቻሉ ነው።
አዎ አዎ
Okay፣ አዎ ልክ ኖት። የት ነው የሚመጣው? እዛው ቸርችል ነው location ኑ።
አዎ እዛው ቸርች በቃ ይመጣሉ።
ቲማቲም ምናምንስ ለነገ አለ አይደለ? ብሮኮሊ፣ ቲማቲም ቲማቲሙ ትንኛ ቲማቲሙ ራሱ system ኡ ያወጣዋል። ነገ በአራት ነው የሚለው ይወጣል። እሱ ይሄን እነዚህኞቹ ቀናቸው ስለደረሰ ነው ዛሬ የደወልኩሎት።
እሺ እሺ እሺ። እናት አመሰግናለሁ። አሜን። እሺ እሺ ቻው።